ወይ ወይ እንዴት አደርክ?
ደህና አደርሽ?
አለሁ የሆነ washing machine ነበረ ዛሬ free ነህ እንዴ?
እስከ ሰዓት አልችልም።
አሁን አካባቢ ልጥ- ልጠይቅልህ?
ምን አልሽኝ? አይ አሁን አሁን- እስከ ሰዓት ከአሁን ጀምሮ ከሰዓት አልችልም።
እና መቼ ነው እሺ የምችለው?
ከሰዓት ከሰዓት ነው የምትችለው?
አዎ ከስንት ሰዓት በኋላ?
ከሰባት ተኩል በኋላ
እሺ በቃ እሺ እነግርሃለሁ፣ እልክልሃለሁ።
የት ነው?
ልጠይቃቸውና እኮ location ኡን ልጠይቃቸውና እሺ።
ቤትም ካሉ ልጠይቅ- ጠይቄ እደውልልሃለሁ።
እሺ እሺ ብሬ